ሄሎ ጤና ይስጥልኝ ምን ልታዘዝ ቴሌቪዥን ሄሎ አቤት ጤና ይስጥልኝ ጤና ይስጥልኝ ልታወት እግዚአብሔር ይመስገን
ቴሌዊን ምንድን ነው? ልግባኝ
እሺ ቴሌቪዥን ጌም ነው የጥያቄና መልስና የእድል ጨዋታ አለው ጌሙን ተጫውተው ካሸነፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማት አለው ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል ቴሌቪዥን
እንደዚህ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። ሰባ ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል
ሰማንያ አምስት መስላል።
አዎ፣ ከዛ ሰባ ቁጥር ይጫኑና ቋንቋውን አማርኛ ያረጉታል።
እሺ እሺ እሺ።
ሶስት ቁጥር ለመጫወት የሚለውን ሲነኩ ደግሞ ጥያቄና መልስና እድሎን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚመልሱት። ሁለት ቁጥር ላይ ለመግዛት የሚል አለ። አንድ coin፣ ሁለት coin፣ ስምንት ብር ብሎ ያስመርጦታል።
እሺ እሺ።
ቁጥር ላይ